ጤና ይስጥልኝ ማንቺ በርገር።
በርገር ማዘዝ ፈልገን ነበር።
እሺ ይቻላል። ምን በርገር?
በጣም ትልቅ የምትዩ ሁለት ሰው የሚያጠግብ በርገር ምን ለምን?
እም፣ great ማንቺ በርገር ትልቅ ነው። great ማንቺ በርገር ትልቅ ነው። አንድ ነው ወይስ ሁለት?
ሁለት ሁለት great ማንቺ በርገር።
በጣም ምን
ምን አልሽኝ?
ትልቅ ነው በጣም
አዎ አሪፍ ነው።
ምን አለው?
ሁሉም አለው። ያው double double ነው እንጂ ሁሉም special ላይ ያሉትን አለው፣ ግን double ነው እ hello hello
አይሰማም።
hello
ወይዬ ይሰማል?
አዎ ይሰማል።
chicken አለው
ምን አለው?
chicken
እሺ ክብሩ ክብሩ great smash burger chicken አለ chicken አለ ወይ? great smash burger chicken የለውም። እ? እሺ
hello hello አቤት ማ ሰላም አለ እግዚአብሔር ይመስገን።
great smash burger ኣችሁ chicken አለው?
ላ የለውም ስጋ ብቻ ነው።
ስንት ምን double ነው?
ደ- double beef ነው።
ትልቅ ነው ግን ላ አሪፍ ነው።
በቃ እሺ።
ይሄንልሽ አ እሺ እሺ
hello hello ወይዬ
delivery ይሆነልኝ የት ነው?
ላፍቶ
እ?
ላፍቶ view
የት ነው እሱ?
ላፍቶ view እ፣ ከላፍቶ ጋር በቃ ላፍቶ አይመጣም።
ለምን
አይቻልማ ሩቅ ነው አይመጣም እዛ።
ነው አዎ